ጤና ይስጥልኝ።
ጤና ይስጥልኝ። እዚህ አዳማ Best betting ለመክፈት ፈልጌ እሺ፣
ያለውን ነገር መረጃ መውሰድ ነበር።
እሺ። ም- ምንድን ነው ማወቅ የፈለግ?
ማለት ምንድን ነው የሚያስፈልገው? እናንተ ፈልገው ያው virtual game ኡን ለማጫወት የሚያስፈልጉ እቃዎች ታሟላለህ። ቤት ትከራያለህ።
እ?
ቤት ትከራያለህ። ያው virtual game ኡን ለማጫወት አ virtual ነው አ? ምት- የምትከፍተው አ አ አ- አይ- virtual game ኦቹን ለመጫወት የሚሆኑ እቃዎችን ትገዛለህ።